ሄሎ
ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ።
አቶ ታሪኩ አዎ፣ አዎ።
ከአሪፍ ፔይ ነበር የምደውለው። ሳምሬት እባላለሁ።
ከየት?
ከአሪፍ ፔይ።
አሪፍ ፔይ። እሺ፣ እሺ።
ከዚህ በፊት ደውለው እ አመልክተው ነበረ deposit ለማድረግ ሞክረው እንዳልተሳካ።
አዎ፣ አዎ።
አዎ እና አምስት መቶ ብር እና አርባ ብር በ June አዎ፣ ሀያ አዎ።
አራት አይደል? አርባ አዎ፣ ብሩ ስላልተሳካ ወደ wallet ዎት ተመልሷል።
እሺ፣ አምስት መቶ ብሩ ግን ወደ betting site ወደ ኪክ ቤት ነው የገባው።
እሺ፣ ኪክ ቤቶችን active እንዲያደርጉሎት አናግሯቸው።
እሺ፣ እሺ።
እሺ thank እሺ፣ መልካም ቀን።